ሄሎ ጤና ይስጥልኝ። ሄሎ ሄሎ ሰላም፣ እንዴት ዋልክ?
ሰላም ነው
ሄሎ አለን ይመስገን። ይሰማች ማለት ነው።
እሺ ጥሩ። እንትን information ለመጠየቅ ነበር ስለ ቤት እና የት የት ነው ያላችሁ አሁን?
okay፣ ስለ ቤት ፈልገው ነው።
አዎ ድምፅ እየተበጠ ነው።
በዚህ ሰዓት ያው ቤት
ይቅርታ ወይ ዘግቼ መልሼ ልደውል፣ ድምፅህ አይሰማም አባ